ሄሎ ጤና ይስጥልን ብስቤት
አብሮ ይስጥልን ሰላም ነው አለን አለን ሰላም ነው
አለ አንድ ወይዘሮ ፈልጌ ነበርና ምንድን ነው ዘጋኝ ከፈለኝ ምን እሺ ይሆን?
ምንድን ነው የሚለን ሊሚቴሽኑ ኢንቫሊድ ዜሮ ነው የሚለው ማክሲመም አማውንት ዊዝድሮ ለማድረግ ዜሮ ነው የሚለው
ማክሲመም አማውንት
ዜሮ ነው አካውንት የሚለው ውስጥ ብር አለ
አላው ምን ያህል ነው ያለው እሱ ከሶስት መቶ በላይ ነው ምን ሽር አ- ስምንት ሺህ ብር እሺ እንትን ውስጥ ገብቶብሃል not withdrawal ውስጥ ገብቶብሃል እንዴ እ not withdrawal not withdrawal የሚል ውስጥ ገብቶብሃል አካውንት ላይ
ምን ማለት ነው ማለት ይሄ አሁን ገንዘብ የምታይበት አለ አይደል አካውንት ላይ አዎ not withdrawal የሚል አለ አይደለ ከታች አረ withdrawal ነው withdrawal ላይ ነው አዎ ያለው?
withdrawal አዎ እንትን ነው maybe ትናንት አውጥቼ ነበር 24 ሰዓት ሞልቷል መሰለኝ በዛ limitation ኑ ዘግቶ እንዳይሆን ብዬ እኮ ነው እስቲ check አድርገ እስቲ ስልክ ስጠኝና check ላድርግልህ ሰባ ሰባት
ዜሮ ዘጠኝ ሰባ ሰባት ሰባ ሰባት ሰባ ሰባት ዜሮ ዘጠኝ ሰባ ሰባት ሰማንያ ሶስት ሰማንያ ሶስት ሰላሳ ሁለት ሰላሳ ሁለት ዘጠና ዘጠኝ ዘጠና ዘጠኝ